ጤና ይስጥልኝ ሚስ የበራ ሁለጃ ማለት በበጎት የምንረዳውት አብሮች በለን ተላይ ፈልጌ ነበር።
እሺ ቻ ከየት ወዴት ነው የፈለጉት?
ከጅጅጋ አዲስ አበባ።
ከጅጅጋ አዲስ አበባ።
አዎ።
እሺ እያየሁት እሺ ለስንት ሰው ነው የፈለጉት? ሄሎ ተቀደምኩ። አቤት
ለስንት ሰው ነው የፈለጉት?
ለሁለት ሰው
እሺ መሄጃውስ መቼ ነው?
መስከረም አስራ አንድ መስከረም 11 እሺ መ- መመለሻውስ?
መመለሻ ገና አይታወቅም።
ስለዚህ የሚዲያ ብቻ ነው የማይሉት?
አዎ እሺ እያየሁት ነው። መስከረም 11 ነው መስከረም አስራ አንድ አዎ ከአራት ሰዓት እስከ ስድስት ሰዓት ባለው flight